bakkom Dodda.
ሀሎ ሀሎ ሁሉ ስፖርት ባኮም ለዳ
ቴክስት አድርጌልሻለሁ ደውዬ ነበርና ይጋምለት በአስራ ሁለት ቤት ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ሰላሳ አራት እሺ ዘጠና ሶስት ሰማንያ ሁለት በዚህ ስልክ እንትን አድርጌልሻለሁ በቴሌግራም ቻናላችሁ ልኬልሻለሁ አራት መቶ ሰማንያ ብር
ስልክ ይላኩልን እዛው ላይ ቴሌግራም ላይ ቴሌግራም ላይ እሺ አዎ መልስ ስናገኝ እናሳውቆታለን። እ- ስልክ ግን ይላኩ።
እሺ ልላክልሽ እሺ